ጤና ይስጥልኝ እሸቱ
እንዴት ዋላችሁ?
እግዚአብሔር ይመስገን። ሰላም ዋሉ።
መቼ ነው አዲሱ ኮሜዲ?
ቅዳሜ ቅዳሜ የት ነው? ኢንተርኮንቲኔንታል። ስንት ሰዓት ላይ ነው?
አስራ አንድ ሰዓት ላይ እስከዚህ ሰዓት የሚቆይ ነው።
የአንድ ሰዓት እ፣ ቆይታ የአንድ ሰዓት ከምናምን ቆይታ አለው።
አዎ፣ ስለ ትኬቱ የት ነው የሚገኘው? እንዴት ነው የሚገኘው?
በኦንላይንም መመዝገብ ይችላሉ።
ኦንላይን እ፣ እሺ link አስቀምጠናል። ኮሜዲያን እሸቱ አዎ መለሰ ግን ይላል Donkey ላይ Donkey Tube ላይ ይሄ እንትኖች ላይ ስንገባ ግን ይሄ መ- ያው ይሄ message መስጫው ላይ like እንትን አይልም link ኡን ማግኘት አይቻልም።
እሺ ፌስቡክ ላይ ማለት ነው ኮሜዲያን እሸቱ መለሰ ብለው አንድ ነጥብ ሶስት ሚሊዮን follower ያለበት ላይ ማን ሰው እንዳገ ማለት በ cash መግዛት አይቻልም።
መምጣት ኦንላይን ብቻ ነው?
ነው አይደለም፣ አማራጭ ከፈለጉ ብዬ ነው። ኢንተርኮንቲኔንታል እሺ።
መምጣት ይችላሉ።
ሰው መቼ ማለት ሁል- ሁልጊዜ available ነው።
በስራ ሰዓት አለን። አዎ አዎ እሺ፣ አለ።
እንደዛ ከሆነ እሺ፣ እሺ እንመለስ።
ይመስላል።
አመሰግናለሁ።
እኔም አመሰግናለሁ።